ከ Best Bet ወደ ቴሌ ብር ብር transfer አርጌ አይገባም። ለምን እንደሆነ እንጃ፣ ልኮ አልደረሰኝም።
እሺ ስንት ብር ነው?
አምስት ሺህ ብር አሁን ከ- እሺ የ Best Bet ቁጥር ንገረኝ እስቲ።
እ የ Best Bet ቁጥር የደወልክበት ነው?
አዎ
እሺ አንዴ check ላድርግልህ ጠብቀኝ መስመር ላይ ነው። ዛሬ ነው አይደል?
አሁን አሁን ነው።
እሺ የቴሌ ብር ቁጥር የደወልክበት ነው?
አዎ 15 18 አ- 15 82 ዘጠና አንድ ሀምሳ አንድ
እሺ ያው አሁን check አድርግ። እሺ ገብቶልሃል። confirmation ስለሚጠይቅ ነው ከዚህ።
አዎ እሺ እሺ እናመሰግናለን።
እሺ እኔም አመሰግናለሁ። መልካም ምሽት።